ልን hello አለም ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሄሎ ጤና ይስጥልን።
አጤና ይስጥልን።
አብረው ይስጥልን ደንበኛችን።
እ ቪዛ ምናምን ወደ ውጭ
okay፣ የት- ለመሄድ እሺ፣ እ?
የት ሀገር መሄድ ፈልገው ነው?
እ?
የት ሀገር መሄድ ፈልገው ነው?
ዱባይ
እሺ፣ ለስራ ነው ደንበኛችን።
ለስራ አዎ፣ ለስራ ፈልጌ ነበር።
እሺ ደንበኛችን መጀመሪያ እ እ።
ዱባይ ሀገር ስራውን ፈልገው ማግኘት አለቦት። ከዛ ቀጣሪ ድርጅቱ እ job offer ወይም ደግሞ የስራ ፍቃድ ሲልክልዎት ነው እ እንትን ማለት የሚችሉት ማለት ነው መሄድ የሚችሉት። ስለዚህ እ፣ እ፣ በእናንተ ስራ- በኩል የለም ማለት አዎ እኛ ያው ስራ የሚያገኙበትን website እንሰጥዎትና እዛ ላይ ስራውን ሰ- ፈልገው search አድርገው apply አድርገው ከዛ ት- አዎ።
job offer ከላኩልዎት መሄድ አዎ።
ይችላሉ። ስለዚህ process ኡንም የሚጀምሩላችሁ የሚጨርሱላችሁ ቀጣሪ ድርጅቱ ወይም ደግሞ ግለሰቡ ነው። ስለዚህ እኛ ስራ የሚያገኙበትን website እንሰጥዎትና በዛ ላይ ስራውን apply አድርገው process ኡን ይጀምራሉ።
እናመሰግናለን።
እሺ website ኡን ልንገሮት ስራ የሚፈልጉበትን አ እሺ ኤኢ
እ
ኤኢ
ቆይ አንዴ ይቅርታ።
እሺ
ኤ ኢ ኤ መጀመሪያው ኤ ነው። ኤ እሺ አ ከዛ ኤ።
ኢ አዎ ዶት
እሺ ኢንድድ ዶት ኮም
እንዲት ኮም ዶት ኮም አዎ ወይም ደግሞ አይ ኤን ዲ ኢ ኢ ዲ
እሺ